Hele deine Sildan Motopala Wakumanapto. ጤና ይስጥልኝ። እግዚአብሔር ይመስገን። ጉዳይ ነው የደወልኩት። ጉዳይ ነው የደወሉት። ምን ልርዳዎት?
ስራ ፈልጌ ለመመዝገብ ነው።
እሺ፣ ማን ልበል? ሙሉ ስም
ግዛቸው መቼ
ግዛቸው ማ
መቼ
ግዛቸው እና አቤት ግዛቸው መቼ መቼ
መቼ
አ- በዚህ ስልክ ነው የሚገኙት? ግዛቸው አቤት ይንገሩኝ፣
ምን ስልክ ነው?
የእርስዎን እድሜ ይንገሩኝ፣ እድሜ ሀያ አራት
የመኖሪያ አድራሻ
ቤት
ዮሴፍ አ- መስራት የሚችሏቸውን ስራዎች በዝርዝር ይንገሩኝ።
አይ የተገኘውን በእንደ የስራ ዘርፍ የተገኘውን የተገኘው ሳይሆን አንድ ባለሙያ ሶስት የስራ ዘርፎችን መመዝገብ ይችላል። እርስዎ ከዚህ በፊት ሰርተውበትን የሚያውቁት አለም ደግሞ መስራት የሚፈልጉትን ስራ በዝርዝር ይንገሩኝ።
ከዚህ በ ቀለም ክብ ስራ ነው ማለት ቀለም፣ እሺ፣ ሌላ
አቤት ሌላ ሌላ ተጨማሪ ካሉት
ሌላ ተጨማሪ የለም።
እሺ። ስለዚህ በዚህ ብቻ ነው የሚመዘገቡት ነው።
አ
መረጃውን ከምን ላይ እንዳገኙት አሉ?
አይ ከሰው ነው ያገኘሁትኝ።
ስለዚህ የስራ ጥሪ እንዲደርስዎት ሙያ በአካል ቢሮ መጥተው መመዝገብ ይኖርቦታል። በአካል ቢሮ መጥተው እንዲመዘገቡ እኛ ደውለው- ደውለን ቀጠሮ እናይዞት። ከዛው ደግሞ ቴሌግራም ቻናል እና እ፣ ቴ- የቴሌግራም channel link ኡን ልክሎታ እዛ ላይ ይቀላቀሉ።
እሺ
እሺ፣ መልካም ቀን።